ጤና ይስጥልኝ ሚስትሬት።
አብረሽተልን ሰላም ነው እናት
ሰላም ነው
አለን። እስቲ ኬኖ ራን እያደረገልኝ አይደለም።
ማን ልበል?
ዘረቡክ
እሺ ምንድን ነው የሚልህ?
ሞሪበን ና የሚል ጽሁፍ አምጥቶ ኮንዲሽን ይጠፋ እንደሚመጣው አይነት ነገር ነው።
ቆይ እስኪ አንዴ ጠብቀኝ።
እሺ።
አላረገችም።
እ?
ሄሎ ወይ ወይ ምን ምን ስታደርግ ነው እንደዛ እያስቸገረክ ያለው?
ምስ ከፍተው መጀመሪያ ዝም ብሎ ይከፍት ነበር። መጀመሪያ ኦኬ ጌሙ ያ ጌሙ ራን ያደረግ ነበር። አሁን የሆነ ሞሪ ሞ- ሞ- እሺ እኔ ዴስኩን ትልከዋለክ? እሺ እሺ ልላክልሽ እሺ እሺ